ማዕከል በአካውም ልርዳዎት?
ሰላም ጤና ይስጥልኝ።
አብሮ ይስጥልን።
መረጃ ልጠይቅ ነበረ።
እሺ ይቻላል።
እ፣ ባለቤቴ ሩዝ ነበረች እና ቀጣይ ሳምንት በራ ነበራት እ፣
እሺ ከየት ወዴት ነው በረራቸው?
ወደ አትላንታ ነበር የሚሰራው
ወደ አትላንታ። ስንት ሳምንታቸው ነው?
እ፣ ሀያ አምስት ሳምንቷ ነው። ሀያ አምስተኛ ሳምንት ሀያ አምስት ሳምንት።
አ፣
እሺ አንድ ደቂቃ ይጥ- ይጠብቁኝ፣ check ላድርግሎት። እሺ እሺ
hello፣ ወይ
በጣም ይቅርታ መስመር ላይ ስላስጠበቅኩት። እሺ ሀያ አምስት ሳምንታቸው ከሆነ የሚያስፈልጋቸው እ፣ የሚከ- እ፣ የሚከታተላቸው ዶክተር ጋር የሚከታተላቸው ዶክተር ጋር ሄደው እ፣ አንድ ፎርም አለ የሚሞሉ። በኢትዮጵያ አየር መንገድ ነው አይደለም የሚጓዙት?
አ፣
በቃ እዛ ሄደው እ፣ አንድ ፎርም አለ። እሱን ፎርም አስሞልተው እሱን የሚከታተላቸው ዶክተር ከፈረመላቸው እሱን ይዘው ብቻ መሄድ ይችላሉ።
እሺ ፎርሙን እ፣ Ethiopian Airlines website ላይ እ፣ ያገኙታል። ወይንም ደግሞ ቴሌግራም ካለው ልላክሎት maybe
አ፣ አለኝ ቴሌግራም ይላክልኛል።
በዚህ አሁን በደወሉበት ስልክ ቁጥር ነው።
አ፣ አ፣ በቃ በሱ ልክሎታለሁ። እሺ እሺ እሺ። ሌላ ፎርሙ ካ- ካልያዘች ማለፋችን ማለት ነው።
ፎርሙ አዎ ግዴታ ያስፈልጋቸዋል። ሀያ አምስት ሳምንት ከሆኑ ግዴታ ያስፈልጋቸዋል። ም- ዶክተራቸውም እ፣ መብረር ይችላሉ ብሎ ማህተብ አድርጎ ይሰጣቸዋል። እዚህ የሚከታተሉበት በቃ እሷን አዎ።
ፎርም ልክሎታለሁ። እሷን አስ- አጽፈው ማህተም አስ- አስደርገው airline ሲሄዱ እሷን ይዘው ሄዱ። እሺ እሺ እሺ። ሌላ ምረዳውት አለ ከዚህ ውጭ?
የለም፣ የለም። አመሰግናለሁ።
ስለደወሉ እናመሰግናለን። ስለደወሉ በጣም እናመሰግናለን። መልካም ጊዜ ይሁንልዎት።